ሄሎ
ሄሎ፣ ሰላም ጤና ይስጥልን
አብሮ ይስጥልኝ።
አለን። ምን ልርዳዎት?
አይ ቋንቋ ነበረ
ምን አሉኝ?
የኦሮምኛ ማቀኝ አየ አየነን ደጋማ ልሲን ገርጋር
ማለ ጅጅርቅድ
ማልጀታን
አፋነ ጅጅራን ጋቤታ ሲንጀር ለባን አፋን ኦሮሞ ወርቅቱ እንደከብት አማርኛ ልትገኙ
አይ ሰለ ከለማን ኢሳ ደለገዋን ጤፍ
ነው እ
እና ችግር የለም። ኤቴል ዊን እንዴት ነው ቢር የቀኑ ቲኬቶች በቀኑ ስንት ቲኬቶች ነው የሚወጣው?
በየቀኑ ያው ትኬት ስለሚሸጡት ነው። ሁለት ብር ነው የሚቆርጠው ዕለታዊ ከሆነ የተመዘገቡት።
እኔ ምን አውቃለሁ፣ ይሄ ብር ስሞላ ይቆርጣል። ብዙ ብር ታውቃለች። እንዴት ነው ያምለ
አ፣ የቴሌቪዥን ደንበኛ ከሆኑ ዕለታዊና ሳምንታዊ አለ። ሁለ- ዕለታዊ ከሆነ የተመዘገቡት ሁለት ብር ብቻ ነው የሚቆርጠው።
ወራዊ ሳምንታዊ ነው፣ ወራዊ አይደለም። የ- የኛ አገልግሎት ዕለታዊና ሳምንታዊ ነው። ዕለታዊ ደግሞ ሳምንታዊ ደግሞ አስር ብር ይቆርጥና ለሰባት ቀን በተከታታይ ትኬት ይሰጡታል። ምንም አይነት ብር አይቆርጥም ለሳምንት ማለት ነው። አዎ
እሺ
እሺ፣ መልካም